ጤና ይስጥልኝ ቤት ቤት ቃል ኪዳን ነው የሚመጣው
ነበር ስለ ቴሌብር የፈልገ ነው ሰማል ነው የቴሌብር የቴሌብር ስልክ ቁጥር ነው
ስልቁ ነበር ስለ ያ ምን አልከኝ አ ምንድን ነው ያልከኝ ቅርጽ ሄሎ ወራይ አህማሪ ምጥራ ወራይ ምጥራ አህማሪ ሄሎ
ቴሌብር ያን ነበር ስለ ያላቁም ነው ኮ ወንድሜ ምን አልከኝ
ቴሌብር ነበር ስለ
ነበር አላቁ ነው ምንድነው ዲፖዚት አድርገህ ነው
ነበር ስለ የፈልገ ነው ወንዴ የቴሌብር የቴሌብር ስልክ ቁጥር ነው አው መቶ ሀያ ሰባት አንድ ሁለት ሰባት
አንድ ሁለት ሰባት አዎ አዎ